hello ቆየ አይ በቃ ሰ- አ- ከፊቴ ጋር እየሞከር ነው ስለነበር አዎ፣ ከፊጤ ጋር እየሞከራችሁ ነበረና አ- አ- ሴ- save ሆነ save ነው በቃ አዎ ይኸው ይጠራል አሁን እኮ አንተ ጋር ብሎ እንትን join ስላላልነው ነበር የቅድሙ በቃ join አላላችሁትም አዎ አዎ፣ join እሺ አንድ ስላልተባለ ፊጤን አገኘው እሺ
ልጅ ነው አቤት ፊቴ አሁን ግን ገብተዋል።
አዎ በሰባ አምስት ዜሮ ሁለት ነው የደወልከው።
አ በሰባ አምስት ዜሮ ሁለት በቃ እስቲ በዚህ እንሞክርና እንየው እስቲ ዛሬ።
እሺ ይሁትና ግን call እየመጣ ነው አሁን እኮ ሪፖርታችሁ ላይ ሰባ አራት አለ ይልኛል
call እየመጣ ተው ይደውላል። አ?
አ፣ ሰባ አራት ሰው አለ እ፣ ካ- recording ኡን ምናምን የምታዩበትን portal አሳያለሁ በቃ እሺ፣ ሌላ ጊዜ እሺ አ
እሺ የ language ኡን እየሰራበት የእሱን ነው።
አዎ እየሰራሁበት ነው ስጨርሰው እደውልልሃለሁ ዛሬ በ- ጨርሰዋለሁ በቃ አሪፍ እሺ፣ እሺ እሺ ታንኪዩ ነው እሺ።
ችግር የለም።